ኃይለ ጤና ስጥልኝ ቃል ኪዳን ከብስቴት
የሆነ ዲበት እያደረገ ቤት ለምን አይገባም? አላት አቶ ዲፖዚት ነው ይድሩ ውድው ውድው ውድው የመቼ ነው?
አሁን
ስንት ብር ነው?
ሶስት መቶ ብር
እሺ፣ በስልክ ቁጥር ነው?
አይ ይሄ አይደለም።
እሺ፣ ይንገሩኝ ስልክ ቁጥሩን።
ዘጠኝ ዜሮ ስምንት
ታስታሉ
ዘጠኝ መጀመሪያ ዘጠኝ ነው ዜሮ የለም። ዘጠኝ ዜሮ ስምንት እሺ፣ አርባ ሁለት እሺ፣
ቆይ እሱ ነው ይሄ ነው ይሄ ራሱ ነው።
የደወሉበት ነው?
አዎ ዘጠኝ ዜሮ ሰባት ነው አይደል እንዴ?
አዎ።
ዜሮ ሰባት አርባ ሁለት ዘጠና ዜሮ አራት እሺ፣ አንድ መስመር ላይ ጠብቁኝ።
እሱ ነው በላ
እሺ፣ ፕሮሰስ ላይ ነው ይገባሉ። ታዲያ ትንሽ ጠብቁን።
እ process ላይ ነው ይገባል
process ላይ ነው አሁን አይገባም እንዴ?
እኮ ይገባል። ትንሽ ይጠብቁት፣ ይገባል።
አንድ ሰዓት ልጠብቅ። አንድ ሰዓት ያልፋል። አንድ ሰዓት ያልፋል።
እስቲ እንደዛ ይጠብቁትና ካልገባ ያሳውቁን።
እሺ ካልገባም መልስ ነው account ላይ መልስ ነው።
እኛ መመለስ አንችልም። ለዛ ነው already process ላይ ስለሆነ አ፣ መመለስ አንችልም። ግን ካልገባሉት ያሳውቁን።
ምን አሳውቅ ምን ያደርጋል? እሱ ካልገባም ያ